ጤና ይስጥልኝ አርሽፒ ሰላም ነኝ። በኮም ዘርዶ
በቴሌግራም ልኬልሽ ነበር። ሰላም ይሁን።
ሰላም ምን ነበረ ደንበኛችን
በቴሌግራም ላክልኝ ምናምን ብላ የዲፖዚት ችግር ነበረ። አርሽፒ አሁን ከትንሽ ደቂቃዎች በፊት ያሬድ ተገኝ
screenshot ኡ ደርሶናል። በእኛ በኩል አይተን ስንጨርስ እናሳውቁታለን።
እሺ ዛሬ ታሳውቁኛላችሁ?
አዎ እንደጨርስን እንደውልሎታለን ደንበኛችን።
አይ እሺ፣ እናመሰግናለን። መልካም